hello
hello ሰላም ጤና ይስጥልኝ
ጤና ይስጥልኝ ውዴ።
አለ እ ድር አጋርን መቀላቀል ከክፍለ ሀገር ይቻላል ትችያለሽ።
እና ተደራሽነቱ እንዴት ነው ለክፍለ ሀገር ሲሆን?
ባለሽበት ቦታ ስልጠናውም አለን። ባለሽበት ቦታ ኦንላይን ነው ስራው።
እ ስለዚህ ትችያለሽ።
ለክፍለ ሀገር የም- የትም ቦታ ስልጠናውን በኦንላይን ነው ትችያለሽ።
የሚወሰደው?
ስራ- online ም personal ም አለ።
okay እሺ። እና ለመመዝገብ ስልጠና ለመሳል ለመቀላቀል እንዴት ነው የማደርገው?
መጀመሪያ እንመዝግብሽ እና
እህ ከዛም በኋላ ይሄንን ስልጠሽ በዚህ ይላክልሽ
አዎ ስለ ቪዲዮ ላስረ- ልላክልሽ ሁሉንም የሚያስረዳ
እሺ ውዴ እሺ።
እሺ ስለዚህ አንድ ቁጥር ተጭኜ ልቀላቀል መጀመሪያ።
አዎ አዎ
እሺ ውዴ።
ወይም መመዝገቢያ link ልክልሻለሁ
እሺ እሺ እሺ